ሰላም እንዴት ሄሎ
ነው? ይሰማል?
ሰላም hello እንዴት ናችሁ?
ይሰማ አሁን እግዚአብሔር ይመስገን።
አለን እ፣ እግዚአብሔር ይመስገን።
እንትን ነበር የፈለግኩት እ፣ ተቀጣሪ ሰራተኛ ነው ምን የፈለግኩት።
ፈለጉ?
እ፣ እሺ፣ የሙያ የምን ባለሙያ ነበር የፈለጉት?
የ video editing ነው የ real estate video editing እና ሁለት ነው የፈለግኩት። real estate videographer እና ቤት ፎቶዎችን edit የሚያደርጉ ሁለት ሰዎች ነበር የፈለግኩት እና professional መሆን ይጠበቅባቸዋል። እ፣ ሌላው ነገር I think በእናንተ በኩል ነው የሚያልቀው። hello hello hello ሄሎ
ሰማ ሄሎ እሺ፣ hello።
እኔ በጣም ልደውሎት ስልክ- ኔትወርክ ነው።
እሺ እሺ እሺ እኔ ልደውሎት ኔትወርክ ነው